ለማብራራት ያህል አንስአለነን ደግመዋለሁ። አንስአለነ ቀርነ መህዳ ኒትነ እምቤተ ዳዊት ገብሮ ጎዳና ቤተ ዳዊት ገብሮ ጎዳናው ቀርነ መድኃኒትነ ላይ አንስአለነ ቀርነ መህዳ ኒትነ